ሄሎ
ሄሎ፣ ጤና ይስጥልን።
አብሮ ይስጥልን።
ከቤት ቤት ነው የምደውልልህ።
አዎ፣
አንድ ሺህ ብር እና አምስት መቶ ብር ብለኸኝ ነበር ደውለህ።
አዎ፣ አልተመለሰም እኮ።
አዎ ምንድን ነው ወደ ቤት ቤት account ልንመልሰው ነበረ፣ ግን already እነሱ ጋር ሄዷል። እሺ ስለዚህ እስከ ከሰዓት ብለዋል። እስከ ከሰዓት ጠብቃቸው።
አዎ፣ ካልተላከልህ መልሰህ ደውል። አዎ ካልተላከልህ መልሰህ ደውል።
ከከሰዓት ነው።
አዎ እስከ ከሰዓት check አድርግና እስከ አስር ሰዓት ምናምን ካልተላከልህ መልሰህ ደውል።
አይ
እሺ መልካም ቀን።